ሄሎ ሄሎ ሰላም ጤና ይስጥልኝ።
አልመጣም። ቆየ። አቤት
ነበር የምንደውለው ከ ChipChip ነበር የምንደውሉት።
እሺ
ይቅርታ ያልመጣሎት አይተም ያልተረከቡት እ፣ ዛሬም አንድ መልእክት ነበረኝ። እኔ የሆነ ስብሰባ ነበረኝ።
እ፣ ስልክ ተደውሎ አላነሳውም። ትላንትና ግን ስድስት ኪሎ ድንች ነበረ
Okay ያልመጣ ያልተረከቡ ስድስት ኪሎ ያልተረከብ ነው። አዎ ስድስት ኪሎ ድንች የትላንትና የዛሬው እኔ ነው ያዘዘው ይወስደው እ፣ ምን ይል ብዙ ስልክ ተደውሏል። ከእናንተም ተደውሎ እኔ ስላላነስ ስላላነሳውኝ ስልክ ከእናንተ ተደውሎ ሊ- ቀርቶ ሊሆን ይችላል። በእኔ ስህተት የዛሬው በእርሶ ስም በአብይ ስም የታዘዘች ድንች አልተረከቡም ማለት ነው እርሶ?
ትላንትና
አዎ አ አ
አልተረከቡም። ዛሬም አልደወለሎትም።
ዘ- አይ ስልክ አላነሳውም። እነሱ ሹፌሮች ደውለውልኝ ሊሆን ይችላል። ዛሬ የኔ እ።
ስህተት ነው። ቢሮ ስባ- ስልክ ማንሳት ስለማንችል ቢሮ ስለነበርኩ ብዙ ስልኮች ተደውለዋል።
ነገ መረከብ ይችላሉ። እናምጣሉት።
አዎ እችላለሁ።
የት ይምጣሉት? ነገ ጀማው አንድ
ድንች ብቻ ነው አይደለ የቀረቦት በእርሶ ስም የታዘዘ?
ትላንትና ድንች ብቻ ቀረብኝ። የዛሬ ግን ወንድሜ አምጥቶት ይሁን ከወንድም ወንድሜን አውረዋለሁ። የዛሬ እሱ ነው ያዘዘው። የዛሬ ማን ነው ስሙ? ወንድሞት ይቅርታ እ፣ አፈወርቂ
እንኮ complain አላቀረቡም አቶ አፈወርቂ እና የእርሶን ድንች ግን አስገባሉታለሁ ለነገ ጀማአን።
እሺ፣ እሺ፣ እሺ እሺ፣ እሺ።
አመሰግናለሁ።
መልካም እሺ።
እሺ ለሁላችሁ